ጤና ይስጥልኝ ቤት ቤት ረዴት ነኝ የምረዳው?
hello ጤና ይስጥልኝ hello
confirm እንድታደርግልኝ ነበር።
እሺ አሁን የደወልክበት ነው የስቴት ቁጥርህ?
አዎ አዎ
ዜሮ ዘጠኝ አስራ ሁለት አስራ ሁለት አርባ አንድ አስራ አምስት ሀምሳ ስምንት ሀምሳ ስምንት ሰማንያ ዘጠኝ ሀምሳ ስምንት ሰማንያ ዘጠኝ አዎ።
hello
ወይ
ሀምሳ ሀምሳ ሺህ ብር አድርገህ አውጣው
already ገብቷል። confirm ነው የሚፈልገው እኮ እኮ ዊዝዶ ማነው ወደ ቤስሜት account መልሰዋለሁኝ። አሁን confirm ባደርግልህም አይገባልህም። ለዛ ሀምሳ ሀምሳ አድርገህ አውጣው okay። እሺ ወደ ቤት ቤት መልሽልኝ እና እሺ እንደዛ ላድርግ።
መልሼዋለሁ።
እሺ